ሄሎ አቤት አቤት አይሰማም ሰላም ነው ማይል ስለሚባለው ጸጉር ቅባት መረጃ ለመጠየቅ ነበር ምን ስለሚባለው ማይል የሚባለው የጸጉር ማሳደጊያ
ማይል minoxidil ነው?
አ ማይል አ
እሺ፣ minoxidil
አ
እሺ፣ ምን ማወቅ ፈልገህ ነው?
ማለት side effect ኡን ምናምን ጥቅሙ
እሺ፣ ያው እ፣ የፀጉር ማሳደጊያ ቅባት ነው። ቅባት እ።
ሳይሆን ፈሳሽ ነገር ነው። እ፣ አ።
side effect ኦቹ ከሰው ሰው በጣም የተለያየ side effect ነው ያለው። አንዳንድ ሰዎች ቆዳቸው ለትንሽ ነገር የሚቆጣ አይነት ሰዎች አሉ። እንደነሱ አይነት ሰዎች ላይ ማሳከክ፣ የተቀቡት ቦታ ላይ እ፣ ማሳከክ፣ መቅላት፣ እንደገና መጥቆር ሊያመጣ ይችላል። እ፣ ሌላው ደግሞ በጣም